Hello? Hello? ሰላምታ ይስጥልኝ ትሉኝ
አገልግሎት ለምን ኢትዮጵያ ሀገር
ምን አሉ?
አገልግሎቱን ለማወቅ ፈልጌ
ይሄ ቴሌቪዥን game አገልግሎት ነው። game ኦቹን ሲጫወቱ ሽልማቶች አላቸው። ሽልማቶቹ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አቤት አቤት
የቴሌቪዥን ጌም ነው። ጌሞቹን ሲጫወቱ ሽልማቶቹ ያገኛሉ። ሄሎ
አቤት
አይሰማም?
ይሰማል።
አ- የቴሌቪዥን ጌሞቹን ሲጫወቱ ሽልማቶች ያገኛሉ
አይደል? እሺ በቃ የራት እኮ ከዘ አዎ እኮ ከዘጠኝ ሰማንያ አምስት መሰላል ብለው ደውሎ ጌሞቹን መጫወቱን ነው እርሱ